ሄሎ ሄሎ
ጤና ይስጥልኝ።
ሄሎ ሄሎ አይሰማም?
ይሰማልማ።
እሺ የምደውለው ከዊ ፕላስ Solution ድርጅት ነው። ዊ ፕላስ ዊ ፕላስ application develop አድርጓል እና እዛ ውስጥ የእናንተ store እንድታስተዋውቁበት እና እንድትገበያዩበት እና አሁን ላይ ምዝገባ ላይ በነፃ እየመዘገብን ነው እና ፈቃደኛ ከሆናችሁ እንድትመዘገቡ ነበር።
ሄሎ ሄሎ
ሄሎ አይሰማም?
ይሰማልማ።
እሺ አሰማኝም። application ከዊ ፕላስ የሚባል application develop አድርጓል እንደነዚህ አይነት ማለት ነው። እና እዛ ውስጥ መመዝገብ ከፈለጋችሁ አሁን ምዝገባ በነፃ እየመዘገብን ነው።
እሺ እ፣ ፈቃደኛ ከሆንክ link ልላክልህና app ኡን አውርደኸው እ፣ እንድትመዘገብ ነበር።
የምንድን ነው app ኡ? በምን ምን ለመጠቀም ነው?
እ፣ store አላችሁ አይደል? የፈርኒቸር እ፣ እሱን እዛ ላይ እ፣ ታስተዋውቃላችሁ እንድት customer እንዲያገኛችሁ ማለት ነው በቀላሉ
እሺ እ፣ እና እ፣ እንድትመዘገቡ ነው።
okay ላኪልኝ። እሺ okay ላኪልኝ።
እሺ እልክልሃለሁ። አመሰግናለሁ።
እሺ